እንደ አዲስ ቆይታ ሙከርሞ የሚጨምር እንደ ወይን ሆነብኝ ዘውትር ልዩ የአንቺስ ፍቅር እንደ ወይን ተወዳጅ ነሽ በቀን በቀን እንደ ወይን ጣምሽ ልዩ በቀን በቀን የጥፍጥናው ሚስጥሩ መቆየቱ ጊዜው በሄደ ቁጥር መፈለጉ አመታትን ሲጨምር ነው ጣዕሙ ቀን በቀን መወደዱ የወይን ወጉ እለት በለት አዲስ ጊዜው ሲረግ ሲሄድ እንደ ወይን ሆነብኝ የኔና አንቺስ መውደድ ተመኘው በግድ እስኪቀርብ ሳፈቅርሽ ልኖር አብሬ እድሜ ማምሻ ድረስ ጉም እስኪመስል ጠጉሬ እንደ ወይን ተወዳጅ ነሽ በቀን በቀን እንደ ወይን ጣምሽ ልዩ በቀን በቀን